ጤና ይስጥልኝ ለስፖርት ባኮ ምልዳው
ኦንላይን የተጫወትኩ እንትን ጨዋታዎች ሳያልቁ ተቋረጠ ከቴሌብር ነበር የምጠቀመው ምኑ ነው የተቋረጠው
አይደለም እንትን የጨዋታውን እንትን አይከፍትም ምናምን ኦንላይኑ ወደዛ ቴሌብር ላይ የነበረኝን እንትን ጨዋታውን መርጬ ስቆርጠው ወደዛ ቆረጠ ጤና ጨዋታውን አያሳይም አሁን ላይ
ተጨማሪ የሚለው ውስጥ ይግቡና የጨዋታ ታሪክ ውስጥ ያገኙታል እዛ ላይ ይፈልጉት
ታሪኩን እኮ ያመጣል ግን አያርምም
አያርምም
አዎ የስኬት ቁጥሩን ንገሩኝ ያላረመሉትን
እሺ ያልተጫወትኳቸው ይሄ የሳምንትም የምንም አለ እሱን አውጥቼ ወይ በኋላ እንትን ልበል እሺ ያላለቀ ጨዋታዎች ምናምን ቴሌግራም ላይ ላኩ ቁጥር ያዙ
እ በቴሌግራም አዎ ቁጥር ያዙ
በቴሌግራም ቁጥሮችን ልላክ አዎ የእኛን የቴሌግራም ቁጥር ያዙ
እሺ ልያዝ አዎ
እሺ እሺ ዜሮ ዘጠኝ ሰባ ስምንት
ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ